ጤና ይስጥልኝ ሮቪዛ ሊዲያ ነኝ። የባኮትን ምን አይነት የጉዞ መረጃ ልስጦት?
ሰላም ነው። ጤና ይስጥልኝ።
አብሮ ይስጥልኝ።
ቤዛ እንትን ፈልጌ ፓስፖርት ፈልጌ እንዴት ነው መመዝገብ የሚቻል?
እሺ ደንበኛችን እስክሪብቶ እና ወረቀት ከያዙ ልንገሮት እንዴት መመዝገብ እንደሚችሉ።
እስክሪብቶና ወረቀት እሺ ልያዝ። ስንቴ ነው? እሺ አንዴ ይጠብቁኝ። oh my God አይቆርጥም። እስቲ አምጡ ስልክሽ፣ አምጡ ስልክሽ። እሺ ይዘውልኝ።
እ፣ ልንገሮት አ፣
ኢትዮጵያን
ኢትዮጵያ passport
passport services
services dot
dot GOV
ምን GOV
G
O O V B V V V ቪ እሺ ቪ ዶ ቪ ቪ ቪ አዎ አዎ ዶት ኢቲ እ- እ- እዛ ደግሞ ዶት ዶት ኢቲ
ፒች ነው ኢ ኢ ኢ ኢ ቲ
ች እሺ
እዚህ ላይ ገብተው ቀጠሮ ማስያዝ ይችላል ደንበኛቸው።
እሺ።
ሌላ ጥያቄ ያሉት?
ያ የለ አመሰግናለሁ።
ወደ ሄሎ ቪዛ ስለደወልን እናመሰግናለን። መልካም ቀን። እሺ፣ ነው።